Mahali papa? ጤና ይስጥልን።
Hello ሰላም ነሽ?
እግዚአብሔር ይመስገን።
ባንክ ያለበት መኪና አለሽ? Dzire
ባንክ የምናያይዘው
እናያይዘው።
አ፣ እስከ ስንት ነው የምታያይዘው?
አንድ ሚሊዮን እናያይዛለን። አንድ ነጥብ ዘጠኝ cash እንፈልጋለን።
OK፣ ከሱ cash ኡ የሚያንስ የለም የተሻለ።
cash እስከ ስንቱ ነው?
እኔ አሁን እስከ አንድ ሚሊዮን ነው መክፈል ያሰብኩት።
አዊ አንድ ሚሊዮን ድረስ Dzire አይወጣም አባት አንድ ነጥብ ሁለት አይወጣም።
አይወጣም። እሺ አንድ ነጥብ ስድስት ያስፈልጎታል።
አንድ ነጥብ ስድ አንድ ነጥብ አምስት ድረስ ባረገውስ
ሆ እንፈልግለታለን። አዎ
ጥሩ። በቃ እሺ ቴንኪው።